ጤና ይስጥልኝ ልጆ ኢትዮጵያ የደነኝ ባኮ ምድርደው
ጤና ይስጥልኝ ጊዜ ኢመርጀንሲ እንትን ማሽን ተበላሽቶብኝ ለማስታወቅ ነው።
አስመዝግበው ነበር ከዚህ በፊት ደንበኛ አላስ- አላስመዘገብኩም። አሁን ነው ቀጥታ ለማስመዘገብ ነው የደወልኩት።
እሺ ደንበኛችን የቢጃ መለያ ቁጥሩን ያውቁታል ይነግሩኛል እ፣ ብቻ ቁጥሩ ዜሮች እኔ ይሄ ነገር ምንም ነገር አል- እንትን አላልኩም። ብቻ በዚህ ስልክ ደውል ስላለኝ ነው።
ቺን ነበር ይንገሩኝ ችግር የለውም እቺ ነምበር ሁለት ዜሮ
ለዜሮ ድምፆ ትንሽ ይቆራረጣል ደንበኛችን ሶሪ አ፣ ሁለት ዜ- ሁለት ዜሮ ብለሻል። ሀያ ሀያ አራት ሀያ አራት ስልሳ ሰባት ስልሳ ሰባት አርባ አንድ ስልሳ ሶስት አርባ አንድ ስልሳ ሶስት ፈቀደ አምዴ ይላል።
እሺ መስመር ላይ ጠብቁኝ አንድ ጊዜ ደንበኛችን እሺ እሺ
የሰራ ሰው ቁርጥና ጃምቦ house ነው ደንበኛችን
እ እ አ የሰራ የሰራ ሰው ቁርጥና ጃምቦ house የስ የስ የስ የስራ ሰው የእንትኑ የቤቱ ታፔላ ነው።
አ፣ እሺ ደንበኛችን ለሌላ ጊዜ ቢጃ ID ውን ልንገሩት የያዙት ይጻፉት እ ይህንን የቢጃ ቁጥሩን መለያ ቁጥሩን ልንገሩት የያዙ የያዙት እሺ እሺ ሰላሳ ስድስት
እሺ ይህን አንድ ደቂቃ አንድ ደቂቃ እሺ እሺ
እሺ እሺ ሰላሳ ስድስት እ ሶስት ሀያ ስድስት አምስት ሀያ አምስት ድጋሜ ሀያ አምስት እሺ ሀያ አምስት ሀያ አምስት አንድ
አንድ መጨረሻ እሺ ይዣለሁ እሺ እሺ፣ ደንበኛችን እሺ።
ስሙት ማድረጋል
እ
የእርሱን ችግሩ- ስም ማድረጋል ማ- ማሽኑ የ- የእንትኑን አ፣ እንትን አይልም ሞተር አይ- አይንቀሳቀስም አይሰራም ጭራሽ ሞተሩ አይበራም ነው አ- አዎ light ኡን እንትን ብር- ብርት ጥፍት ብርት ጥፍት ይላል እህ፣ እና ተ- እንትኑን fan ኡን አይሰራም። በቃ ምንም አያቀዘቅዝም፣ በረዶ አይይዝም።
እሺ ደንበኛችን የምመዘግብሎት ስሞትን ማን ልበል ደንበኛችን እኔ ሰለሞን እባላለሁ።
ሰለሞን ማ አዎ
የአባቱን ስም ማን ነው አምዴ
እሺ ስልክ ቁጥር በዚህ በደወሉበት ልመዝግብ አዎ በትክክል ሀያ አስራ አምስት ሰማንያ አምስት ሰላሳ አምስት
የት አካባቢ ነው ያለች ደንበኛችን ለገሃር ለገሃር ለገሃር ለገሃር እስቴ- ልዩ ቦታ ስሙ አለው
በቃ ለገሃር ነው፣ center ኡም ነው ለገሃር ነው። ከለገሃር ሌላ ቦታ የለውም። የ- እንትን አጠገብ ጃፓን መጽሐፍ ቤት አጠገብ
ጃፓን መጽሐፍ ቤት አጠገብ አ
ደንበኛችን መዝግቤልዎታለሁ ለሚመለከተው ክፍል አስተላልፌያለሁ እሺ፣ የጥገና እሺ።
ባለሙያዎች ይመጣሉ እሺ።
ሌላ ምረዳውስ ነገር አለ አይ በቃ ምንም እሺ ስለደወሉ እናመሰግናለን አገልግሎት እሺ።
ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ መልካም ቀን እሺ እሺ እሺ